ጤና ይስጥልኝ ማን ይባባ ጤና ይስጥልኝ አዎ ማን ይባባ ናታሴ ምን ጠጣሁት አለን መም- ፓስተር ብራንቻችን ላይ ዶልፊንም አባዱላም አለን መምጣት ይችላሉ ፓስተር ብራንቻችን ላይ ዶልፊንም አባዱላም አለን
በባንክ እንዴት አድርጋችሁ ታምታችሁ?
እኮ እንደ መኪናው ነው የሚፈልጉትን መኪና ይመርጠው እንደ መኪናው ነው የምናመቻቸው
እስከ ማለት ጀነት በፊት ያስፈልጋል።
እኮ ምን- ደ- ሁለት ሺህ ስንት ነው የሚፈልጉት አባዱላ አባዱላ ሁለት ሺህ ሰባት አለን ሶስት ነጥብ ሶስት ነው አንድ ነጥብ ሁለት እናመቻቻለን አን- ሁለት ነጥብ አንድ ካሽ
ዜሮ ዜሮ ነው እንዴ?
አይደለም የነጠፈው
ምናምን የለም።
ከዛ የወረደ ቴሌቲ ዶልፊን አለን ሺ አንድ ሁለት ነጥብ አራት ነው ስምንት መቶ ሺህ ባንክ ይመቻቻል ቀሪውን ካሽ ነው የሚከፍሉት ስምንት መቶ ሺህ ባንክ ይከፍላሉ አንድ ነጥብ ስድስት በካሽ ፓስተር መስቀል ፍላወር እንገኛለን ሲመጡ ይደውሉልን መስቀል ፍላወርና ፓስተር እንገኛለን ሲመጡ ይደውሉልን መኪናው ከመውጣቱ ፓርና ፓስተር አዎ ከወጣ እንድንነግሮት ይደውሉልን